ጤና ይስጥልን ቪኦኤ ኢትዮጵያ ቤተልሔም ነኝ በኩል ልርዳዎት?
የዳማ
ጤና ይስጥልኝ
አቤት ይሰማል አሁን?
አዎ
እሺ እባ ምን ልርዳዎት እባክዎት?
የድራፍት ማሽን ተበላሽቶብን ነበር።
ኛችን የብዙ አይዲያዎትን ይንገሩኝና መዘግብልዎታለሁ።
አሀ፣ የእንትኑ ካርድ ላይ ያለን ቁጥር አይ የቢጂአይ መለያ ቁጥር አለ አይደል? ወይንም ቲን ነንበሮትን።
እሺ ቆይ እንትን አላልኩም አንድ ያዘጋጅቼ ልንገርሽ እሺ ይቻላል።
እሺ እሺ እማዬ ምስክር
ያቺን ነምበሩ ወጣት ሁሌ በስልም መዘገበ ዝም ብላችሁ ስልክም ሳትደውላላችሁ እኮ ያቺን ነምበሩ ወረቀት